Hello ጤና ይስጥልኝ ቤተሰብ
ሰላም ነው?
ሰላም ነው።
Withdraw አድርጌ ነበረ አንድ አስራ ስምንት ሺህ ብር አካባቢ የተለያየ ነው። አዎ አሁን ስንት ብር ነበረ?
ሰባት ሺህ ሶስት ሺህ ሁለት ሺህ ወደ አራት ጊዜ ምናምን አካባቢ
Okay አንድ ሰባት የደወል ሺህ ቁጥር አይ ዜሮ ዘጠኝ ስልሳ አምስት
እሺ ቁጥሩን ልቀበለው እሺ
እሺ ዜሮ ስልሳ አምስት አርባ አራት እሺ ስልሳ ስድስት አስራ አራት
እሺ መስመር ላይ ጠብቁኝ እሺ
እ?
መስመር ላይ ጠብቁኝ check እያደረኩ ነው በሳንቲም ፔ ነው ሁሉንም ያደረጉት አ አ
ወደ ቴሌብር ቁጥሮ አ
Hello hello አቤት አሁን ገብቷል እሺ ሁሉም ሁሉም ገብቷል?
አዎ ሁሉም Thank you አይ እሺ እሺ ለደውል